እድል ማለት ነው።
ጤና ይስጥልኝ። አሪፍ ነኝ። ማለት ነው ባከው ልርዳዎት።
ጤና ይስጥልኝ። እኔ መቤት አብሮሽ ተንሰለ ኩዊክ ብር ላይ ሶስት ሺህ ብር ዲፖዚት አድርጌ ነበረ። ሪጀክትድ ብሎ ወይ ወደ ቴሌ ብር አልመለስም ወይ ወደ ኩዊክ ብር አልመለስም። ሪጀክትድ ብሎ እንትን ብሎታል።
እሺ መቼ ነበረ ቀኑ?
አሁን ዛሬ አሁን ዛሬ
እሺ ዛሬ ከቴሌ ብሩ ያወጡበት ቁጥር ይሄ ነው? ስልክ ቁጥሮት የቴሌ ብሩ?
አዎ አዎ።
እሺ ሙሉ ስሞትን ይንገሩኝ። የቴሌ ብሩ ኤልሳቤት ጌታቸው
ኤልሳቤጥ ጌታቸው። እሺ የሰጡን መረጃ እኛ መዝግበናል። አሁን በምንሰጦት ስልክ ቁጥር ደግሞ እርሶ ቴሌግራም ላይ screenshot አንስተው ይልኩልናል።
እሺ
የያዙ
እሺ።
ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ በዚህ ላኩልን። እኛ ጉዳዩን እናስተላልፋለን።
እሺ እሺ።
ሌላ ምረዳዎት ነገር አለ?
ምንም የለም። ምንም አመሰግናለሁ።
ስለደወሉ እኛም እናመሰግናለን። ቀጥሎ ከሚሰሙ ድምጽ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።